ጤና ይስጥልኝ ጠብታ አምቡላንስ የለውም hello ጤና ይስጥልኝ
ቅድም አሁን ደውለን ነበር እሺ
ባለፈው ከአለርት ወደ አያት አምጥተውን ነበረ እና እሺ አሁን ደግሞ emergency እንደገና ወደ ሌላ ህክምና ፈልገን ነበር
መልካም እኮ እዚህ ወደ ካዛንቺስ ያላችሁኝ
ወደ ሲጋራ ፋብሪካ ድሪም ኦርቶፔዲክ አላ ህክምና
okay እሺ መልካም እዛ እንትን ነበረ እና ባለፈው መንቀሳቀስ ስለማልችል እነሱ ናቸው ቀስ አድርገው ይዘውኝ የመጡት ከአለርትና
እሺ አሁን ነው የፈለጋችሁት hello hello hello የለም አሁን ነው አይደል አምቡላንስ ነው የፈለጋችሁት
አሁን ነው የፈለግን እሺ ይቻላል የአምቡላንሳችን የአገልግሎት ክፍያ ታውቃላችሁ
ባለፈው እኮ አምጥተውን ነበር ከአለርት
ምናልባት የዋጋ variation እንዳይኖረው አሁን ሶስት ሺ ስምንት መቶ ሀምሳ ብር ነው ቻርጅ የሚያደርጓችሁ
እሺ
መልካም ይምጡ ይምጡ እሺ ስልክ ቁጥራችሁን ልውሰድ ግን የባለፈው እነሱ ሊመጣ አይችልም ባለፈው የመ- ከዛ ያመጡት የተለያዩ ሰዎች ናቸው አም- እንትን ፕሮግራም ላይ የተለያዩ ናቸው
ዜሮ ዘጠኝ hello
አቤት ዜሮ ዘጠኝ ስልክ ቁጥራችሁ
ዜሮ ዘጠኝ አስር እሺ ሰባ ሶስት እሺ ሰባ አራት እሺ ሰላሳ አንድ መልካም ይመጣሉ